hello ጤና ይስጥልን ቤት ቤት
ጤና ይስጥልን። ከአዳማ አስራ ስድስት ነበር የደወልኩት።
እሺ
ቦነስ ተበልቶ ነበር ኳስና እሺ አለቅም ብሎ ነበር።
እስቲ ትነግሪኛለሽ ticket ID ዮ
እሺ ዘጠና ዘጠኝ ከስር cashier code ኧ ንገሪኝ ይቅርታ cashier code እኮ እሺ ዘጠና ዘጠኝ እሺ ሰማንያ አራት እህ ሰባ ሶስት እሺ አራት
አርባ ብር ቦነስ አለው ይሄኛው ሌላ አለሽ አርባ ብር አርባ ብር ቦነስ አለው።
አዎ አዎ
okay እሺ እሺ ሌላ የለሽም አዎ እሺ መልካም ቀን አዎ